ኤሌክትሮኒክስ ቤት ነው። hello
አዎ አቤት፣ ጤና ይስጥልኝ።
ሰላም ነን እግዚአብሔር ይመስገን።
አለን። የማታ የማታ ብር አወጣችን
እሺ፣
አስራ ሁለት አልገባልህም።
አስራ ሁለት
እሺ፣ ቆይ አንዴ አንዴ፣ እሺ፣ ቆይ ታገናኘ withdraw ነው አይደለ?
አስራ ሁለት አምስት መቶ
እኮ እሺ፣ withdraw ነው አይደለ? ላገናኝህ። ቆይ
የ- የ- የስልክ አይደለም። hello